Hello.
Hello?
Oi. እሺ፣ እሺ ብር ስለወጣው እንዴ ከ website ወጣ እንዴ?
አይ አይ፣ ለጊዜው ነው under maintenance ስለሆነ ነው እንጂ አልወጣም። ይመለሳል እስከሚስተካከል ድረስ ነው። እስከዛ ቴሌ ብር ምናምን መጠቀም ይቻላል።
አዎ፣ ቴሌብሩ እንትን ስለሆነ ነው።
እ?
ቴሌብሩ ኮዱን ስለረሳሁት ነው።
Okay፣ አዎ፣ ለጊዜው CBE እየሰራ አይደለም አሁን።
እሺ ብር አሁን አይሰራም?
አዎ አዎ፣ እስከሚስተካከል የሆነ ነገር እ አዎ፣ እየሰራ አይደለም።
እሺ እሺ